ጤና ይስጥልኝ አሪፍ ነኝ ማለቴ በኩል ልርዳዎት?
አይ ብር ትራ እንትና deposit አድርጌ ነበርና እሺ
ያው እስካሁን አልገባልኝም። ብዙ ጀምሬ ነው text ም እያረፍኩ እየጻፍኩ እየደወልኩ ግን ሊለቁልኝ አልቻሉም።
እዚህ አሪፍ ፔ ላይ ደውሎ አስመዝግበው ነበረ?
አዎ
እሺ በዚህ ቁጥር ነበረ?
አዎ በዚሁ ነበር እንደዛ ነው ብሎ የሚጠይቁኝ ግን ማስገባት አልቻሉም። እኔ ለመጫወቻ ነው ያስገባሁት።
እሺ ስሞቱን ይንገሩ ያለኛችን አለማየ ተሾመ
አለማየሁ ተሾመ ነው ያሉኝ። እሺ እሺ እያየሁልዎት ነው። ደንበኛችን መስመር ላይ ትንሽ ይጠብቁኝ። መስመር ላይ ያሉ ደንበኛችን እሺ በእኛ በኩል ጉዳዩን አስተላልፈንልዎታል። እ እስካሁን ግን ከባለሙያዎቹ ጋር የሰ- የተሰጠ ምላሽ ስለሌለ ነው። እም፣ በድጋሚ የመደወሉትንም ጭምር ስለነገርናቸው አስተካክለው እንደጨረሱ ሲያሳውቁን እኛ ደውለን እናሳውቅዎታለን።
አይገባም እንዲቀጥታ በራሱ ጊዜ ምን አሉኝ?
ማስገባት አይችሉም ከራ- በራሱ ጊዜ ማለት መደወሉ ማለት ነው።
አዎ ማለት እኛ መስተካከሉን እናሳውቅዎታለን ወይም እርሶም ሊያዩት ይችላሉ። ተስተካክሎ እንዳለቀ
ምን ቀጥታ ይቆያል?
ብሮን እርሶ ኪዊክ ብሔር account ውስጥ ያገኙታል። አሁን በዚህ ሰዓት ማለት አንችልም።
እ?
በዚህ ሰዓት ይስተካከላል ማለት አንችልም።
okay ግን ተ- በእኛ በኩል ስላስተላለፍንሎት account ኦትን እ check ያድርጉ። እርሶም ምን አሉኝ?
check የሚያደርገው ሌላ ሰው ነው።
አዎ ባለሙያዎቹ ሌሎች ናቸው። እኛ ጉዳዩን ማስተላለፍ ነው።
okay፣ ከላኩት እነሱ screenshot ሲቀበሉ- ጋር አያይዘን ልከናል እኛ።
እሺ፣ እንደዛ ከሆነ አይ እንትና ነው ቆየ ብዬ ነው ማታ ነው ከትላንት ጀምሮ ነው ብዬ ነው።
እሺ ደንበኛችን ስለቆየቦት ይቅርታ እንጠይቃለን። ስለተላለፉሎት ግን ተሰርቶ እንዳለቀ ምላሹን እናሳውቅዎታለን።
እሺ እሺ እሺ ስለደወሉ አመሰግናለን። መልካም ምሽት ይሁንልዎት።